ቃል ትገባኛለሽ? አይኔ
በታለም ሙት እንዴት ነሽ? የት ሆነሽ?
እንዴት አሽታለ?
ደህና።
የሆነ ለቅሶ ነበረ፣ ቀብር ቀብር እየሰማሁ እየወጣሁ ከዛ እ ምናደርግ በእናትሽ በመኪና አደጋ የሞተ ልጅ አንድ የት?
ፍሬ እዚያ አጀንትን ጋር ወደ መግዛራ መሄጃ እና ባየ ዘመድ ና ባየ ባለ ሱቋ ጎረቤታችን ከም- ከሚገባ በመኪና አደጋ ኳስ አይቶ ሲወጣ ገደልባቸው ማታ። ያሳዝናል። እንደ ስማ አትኔ ነኝ እ፣ እንደዛ ነው። እሺ ታለም ደውልሻለሁ ስገባሽ። እሺ እሺ